ሄሎ ጤና ይስጥል ችብችብ
እሺ ጤና ይስጥልኝ እንዴት ናችሁ? እንትን ነበረ መረጃ ልጌ ነበርና ረዳሽ መዋላይ ሽንኩርት ነበረ እሺ
ሽንኩርት የደር ሽንኩርት ነበር የደረ ሽንኩርት ነው የእስራኤል ሽንኩርት ነው በጣም አሪፍ ነው ግሬዱም ጥሩ ነው እንዴት ነው እናንተ ጋር ሊንክ አርግ ምለው አሁን
ሽንኩርት ነው ያለው
ሬድ ዋይፍስ የሚል ሬድ ዋይፍ የሚባል ሽንኩርት ነው ይሄ ነው እስራኤል ሆኖ አዎ ሬድ ዋይፍስ የሚባል አዎ ሬድ ዋይፍ የሚባል ነው ሬኮችን ሬድ ዋይፍ የሚባል ነው ያ
ሄሎ
አይሰማም እንዴ ድምፅ አይሰማ ይሆን ሄሎ ሄሎ